ተራራውን ዞሬ ወንዙን ተሻግሬ ልፈልግሽ መጣ ወጥቼ ካገሬ አንቺን ላግኝ ብቻ ጦሜኑ ያድሬ እንዴት አለሽልኝ አንቺ ፍቅር ፍሬ አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ።